ጤና ይስጥልኝ ኢቲሲ ጥሪ ማዕከል እባክዎን ልርዳዎት?
ብላ hello
የኬር የእናቶችና ህጻናት ፈልጌ ነበረ ስልካቸው
እም፣ ለእሱኛው ያው አፋላጊ ነው የሚደውሉት፣ ግን ምናልባት እስኪ ዝም ብዬ check ላድርግሎት እኔ
እሺ
የማን ያህል case ነው ያሉት?
ኬር ኬር ኬር አዎ ኬር የእናቶችና ህጻናት ሆስፒታል ጀሞ አካባቢ ነው እሺ ምንድን ነው ተይ ማሚ
ነሽ እያየሁሎት ነሽ እሺ እሺ አባት ዜሮ አንድ አንድ እሺ አይደል ሄሎ አ- ወይ እ፣ ንገረኝ እሺ አንዴ
እሺ አባት።
ስልካቸውን ግን እስቲ አድርገውስ አያወጣውም እዚህ ላይ ኧረ እ? አፋላጊ ስንት ነበር አባት?
ስምንት አንድ ሁለት ሶስት ስምንት አንድ ሁለት ሶስት እሺ በጣም ነው የማመሰግነው አባት እሺ እናመሰግናለን እሺ